የአምላካችን ክብሩ ይስፋ፣ ምስጋናውም ይንሰራፋ። ሰዶልናልና ታላቅ ተስፋ ወገኖቹ እንዳንጠፋ የምስራች እልል በሉ ችግረኞች ድሆች ሁሉ የምስራች እልል በሉ። ተሰናዱ በውል ሁኑ እንድንዘምር ለሕፃኑ ወርዶ መጥቷል ከዙፋኑ ቤዛ ሊሆን ለወገኑ የምስራች እልል በሉ ችግረኞች ድሆች ሁሉ የምስራች እልል በሉ።
የምስራች መድህን ተወልዶልናል። እግዚአብሔር ወልድ ከሰማይ ሰማያት ወርዶ መድኃኒታችን ይሆን ዘንድ ወደዚህ ዓለም በመጣ ጊዜ ከድንግል ማርያም ተወለደ። በዚያን ሌሊትም የእግዚአብሔር መልአክ በጎቻቸውን ለሚጠብቁ እረኞች ተገልጾ እነሆ እኔ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድህን እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል ሕፃን ተጠቅሎ በግርግም ተኝቶ ታገኛላችሁ ብሎ ነገራቸው። ይህ ለእረኞች የተነገረ የደስታ የምስራች ለእኛ ለሁላችን ከሁሉ የበለጠ የደስታ የምስራች ነው። ስለምን እኛ በኃጢአትና በድካም ጠፍተን ራሳችንን ለማዳን ባልቻልን ጊዜ እግዚአብሔር የእኛና የዓለም ሁሉ መድኃኒት ይሆን ዘንድ ልጁን ላከልን። እርሱም ሰማያዊ ባለጠግነቱ ሁሉ ትቶ ስለ እኛ ብሎ ድሃ ሆኖ በከብት በረት ተወለደ። ሐዋርያ ጳውሎስ እንዳለ የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ።
አምላካችን ደጉ አባት ባለ ብዙ ቸርነት ወገኖቹ እንዳንሞት ሰደደልን መድኃኒት። የምስራች እልል በሉ ችግረኞች ድሆች ሁሉ የምስራች እልል በሉ። የዳዊት ልጅ ሆሳዕና ይገባዋል ክብር ምስጋና፣ ለእርሱ ችግር ለእኛ ጤና ከዙፋኑ ወርዷልና። የምስራች እልል በሉ ችግረኞች ድሆች ሁሉ የምስራች እልል በሉ።
እንዲሁ እግዚአብሔር ዓለሙን ወዶታልና አንድ ልጁን ቤዛ እስኪሰጥ ድረስ በእርሱም ያመነ ሁሉ የዘላለም ሕይወት ትሆንለት ዘንድ እንጂ እንዳይጠፋ